ቤት ሄሎ ሄሎ
ወደ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እንዴት ነው እግዚአብሔር ይመስገን ሰላም ነው አለ እግዚአብሔር ይመስገን።
አለን።
ማታ እንትን አስራ ሶስት ሺህ ብር ወደ ቴሌ ብር እንትን ብዬ ነው
withdraw አድርገህ withdraw አድርግቼ withdraw አላደረገልኝም። failed ነው የሚለኝ እንትኑ ልኬላቸዋለሁ በቴሌግራም እስቲ የቴሌግራም ስምህ ማን ነው?
እኔ ካሳሁን ነው። በዚህኛው አይደለም የላኩልኝ በስልክ ቁጥር ልንገርሽ።
ቴሌግራም ላይ ስ- ቴ- የቴሌግራም ስምህን ንገረኝ።
አዎ።
የላክበትን ቴሌግራም ስም ማለት ነው።
ስሙ ማን ነው ብሎ ነው? ቴሌግራሙ ማን ነው? እ? እ? ካሳሁን ገረሱ ተብሎ ነው የተከፈተው።
ካሳሁን ደረሰ ከ- ገረሱ ገረሱ
ገረሱ።
አዎ።
እሺ ቁጥርህን Best Bet ቁጥርህን ልከህልናል እዛ ላይ
እዚህ የስልክ ቁጥሬን Best Bet ቁጥርህን
Best Bet ቁጥሬን አላውቀውማ። ID ውን ነው አይደለም Best Bet ቁጥርህን የምትጫወትበት ዜሮ ዘጠኝ ብሎ የሚጀምረው
ዜሮ ዘጠኝ እኮ በሱ እኮ ነው ዜሮ ዘጠኝ ሰላሳ ዘጠኝ እኮ እዛ ላይ ልከህልናል ወይ?
ቴሌግራም ላይ አዎ
አላኩትም። እሱ እ፣ ምንም ካሳሁን ብዬ ስገባ ብዙ ካሳሁን ስለሆነ እያመጣልኝ ያለው ምንም እ፣ እያገኘው አይደለም። ለዛ ነው።
እሺ በቃ አይቼው ድጋሚ ደግሞ እስቲ ድጋሚ ላክልኝ።
እሺ እሺ አባቴ እሺ እናቴ እሺ